ለሚቴስ ጥሪ ማዕከል
አብሮ ይስጥልን። ቲኬት ለመቁረጥ ነበረ ከ Okay። ለመቼ ነው የፈለጉት ቲኬት?
ለነገ ከሮቤ ከባሌ ሮቤ ወደ ከባሌ ጎባ ነው ወደ እንትን አዲስ አበባ Okay። እሺ ይላችሁ ነገ አራት ሰዓት ተኩል ላይ አለ ጠዋት እ ነገ ጠዋት ላይ አለ አራት ሰዓት ተኩል እሺ እሺ ክፋት የለም አዎ፣ ሂሳቡን እያየሁላችሁ ነው። እሺ ጠብቁኝ። አንዴ ስንት እንደሚሆን ነው አይደል amount ኡ?
አ አይ ለ- ለ- ለመቁረጥም ነው ከ- ሰዓቱንም ለማወቅ ነው ምን አሉኝ?
ለመቁረጡም እና ከሰዓት መኖሩ ያለመኖሩን